ሄሎ ጤና ይስጥልኝ ልጅ ትቤት ስራ እንዴት ነህ?
ሰላም ነው፣ አለን ጤና አማን ነው። እስካሁን በእናትህ እስካሁን ብር አልደረሱም፣ ምን አልከኝ?
እስካሁን ብር አልደረሱም።
እሺ ስንት ብር ነው?
ሶስት ሺህ ስልክ ንገረኝ። እሺ ያ
አሁን የደወልክበት ነው?
አዋ መኖር ነው። ስንት ጊዜ እሺ መቼ ነው አባ?
እስከ አስራ ሰባት ነው።
በአስራ ሰባት አዎ
ስንት ብር ነው?
ሶስት ሺህ ነው።
አይ የለም ወንድሜ፣ ምናልባት ቤት ቤት number ተሳስቶ ይሆናል። እሺ የለም አዎ፣ በዚህ account የለም።
ለምን በአስራ ሰባት የለም ወይ? ቀን ተሳስተህ ከሆነ ቀኑን ንገረኝ።
አስራ ሰባቱ አዎ፣ በአስራ ሰባት የለም ወንድሜ።
ሰዓቱ ደግሞ ሀያ ሶስት ነው አዎ፣ በአስራ ሰባት የለም
ወይስ እ የለም?
አዎ የለም ለምን
ወንድሜ እኔ የለም። ቼክ አድርግ፣ አካውንት ሂስትሪን ቼክ አድርግ። እሺ
እናንተ ስንት ነው? ሶስት ቀን ይደውላል ነበረ ሁሉም አንተ